እኛ ደግሞ trading በኩል ደርቀው
ዳዊት ነኝ። የአማን ጓደኛ ነው። የ agreement ኡን ልክልኝ ነበረ የሀይሌ ሪዞርት የሀይሌ አላድል agreement ኡ
እሺ፣
እሱን እንድትልክልኝ ነበረ።
በዚህ ስልክ ነው።
አዎ፣ በዚህ ቁጥር ላኪልኝ። agreement ኡ አለ አይደለ? active አይደለም ብሎ ምንድን ነው update አልተደረገም ብሎ ትናንትና ዛሬ አምጣላቸዋለሁ ብያቸው ነበር። እና
ካለ ነግሮሻል? ደውሎልሽ ነበር አማን?
እስቲ check አደርገዋለሁ። አልደወለልኝ። ለእኔ ግን እስቲ እደውልለታለሁ።
አይ ችግር የለውም ቢደውይለትም ባደውይለትም ያው agreement ኡ ብቻ ነው የፈለግኩት። እዚህ ላሳለ ይችላሉ።
እሺ እሺ፣ አሁን ትልክልኛለሽ?
እሺ፣ ልካለሁ።
እሺ፣ thank you